የማንሻው ጽፋት ጽፋቱ ቆመ ሶስት ተመይጠ አራት ቀየገየ ተቀባይ ተነሽ ስድስት ሀበ ሀበ ቦ ወነበረ በሁለተኛው ጉሮሮ ተነሽ ሁለት ቆመ ሶስት ተመይጠ አራት ተጀገየ ተቀባይ ተነሽ ስድስት ሀበ ሀበ ቦ ወነበረ ተጣይ ሁለት ሳብዕ ሶስት አበውእ አራት ልቃናት ተቀባይ ተጣይ ስድስት ዘበ ሃይማኖት ወአሚን በሁለተኛው ጉሮሮ ተጣይ ሁለት ሳብ ሶስት አበው አራት ሊቃናት ተቀባይ ተጣይ ስድስት ዘዘበ ሃይማኖት ወአሚን ሰያፍ ሶስት ጽዮን አራት ምልክአ አምስት ለሰሎሞን ተቀባይ ስድስት ጽላተ ኪዳን ዘጽዮን በሁለተኛው ጉሮሮ ሰያፍ ሶስት ጽዮን አራት ምልክአ አምስት ለሰሎሞን ተቀባይ ስድስት ጽላተ ኪዳን ዘጽዮን ወዳቂ መደብነት የለውም። ተቀባይ ወዳቂ ስድስት ፍቁራነ ሙሴ ፍቁራነ ሙሴ ወኢያሱ በሁለተኛው ጉሮሮ ተቀባይ ወዳቂ ስድስት ፍቁራነ ሙሴ ወኢያሱ ፍቁራነ ሙሴ ወኢያሱ እዚያ ውላቴ ክረምት ላይ